ጤና ይስጥልን ጤና ይስጥልን ይሰማዎታል ጤና ይስጥልን ደንበኛችን ከአሪፍ ፔይ ነው የምደውልልዎት ደንበኛችን ይሰማዎታል ትናንትና ደውለውልን ነበር ደንበኛችን የሚፈልጉትን አገልግሎት አግኝተዋል ደንበኛችን ትናንት ደውለውልን ነበር የሚፈልጉትን አገልግሎት አግኝተዋል እሺ ደንበኛችን እናመሰግናለን መልካም ቀን ይሁንልዎት